hello አቤት እሺ ቅድም አለች ህጻናት መጠቆም አይችሉም እሽማ ሌላ ትልቅ ሰው ነው መጠቆም የሚችለው እንጂ ህጻናት ደውሎ ማስመዝገብ አይቻልም እሺ ስለዚህ ማስመዝገብ ከፈለግሽ ወይ ለእናትሽ ወይ ለአባትሽ ወይ ደግሞ ሌላ ትልቅ ሰው አጠገብሽ ካለ ለእነሱ አሳውቂና እነሱ ደውለው ማስመዝገብ ይችላሉ ደውለሽ ስሙን መናገር ነው ስለዚህ ግን ህጻናት መጠቆም አይችሉም አንቺ መጠቆም አትችይም ማለት ነው ሌላ ትልቅ ሰው ነው ደውሎ ማስመዝገብ የሚችለው እሺ ማሬ ተረድተሽኛል ገብቶሻል እሺ